ረዱ ዞረ ከዳር ማ ምንጭ ያልሽኛ ሄሎ ሄሎ ሄሎ ሄሎ በረከት እንዴት ነህ? ሰላም ነው?
ሰላም ነው፣ እንዴት ነህ?
አለን አለን።
አማን ነው እንዴ?
እሺ ምን ነበር በረከት?
እኮ አንድ ሳምንት ጭንልኝ ነበረ።
ምን አልከኝ? ይቆራረጣል።
ጂአር ጂአር ጂአር ነው ስፖርት ነው?
አይ ጂአር ጂአር አዲስ ሾፕ ነው?
አዎ አይ አንድ ሾፕ አዎ እኮ ትንሽ ያኝ የሆነ እንትን አስኜ ስራ የሰራ ስለነበረ ልቀይር ብዬ እኮ ነው።
አይገባኝ። አዲስ ሾፕ ነው ወይስ እንትን ነው?
አይ አንድ ሾፕ ነው፣ እ?
አዲስ ነው፣ አዲስ ነው።
አዲስ ነው?
አ ቆይ እስኪ ታድ በረከት በረከት three new shop ይላል። አጠቃላይ ስንት shop ነው ያለኛ ጋር?
እ ወደ አራት ነው አራት አራት
እ?
አራት አራት አምስት ባለፈው የተከፈታለ አምስት ሾፕ አለ አንድ ላይ አምስት ሾፕ አለ።
እ።
እሺ ሶስተኛ shop ይላል። ሶስተኛ shop ከተባለ በኋላ አልተላከልን። በቃ ስሙ አልተላከልንም።
ልካህልኛል።
አዎ አዎ ቴሌግራም ላይ ልኬልሃለሁ።
በቃ ጠብቀኝ፣ አምስት ደቂቃ ጠብቀኝና እልክልሃለሁ። እሺ እሺ እሺ አባ እሺ እሺ